hello ጤና ይስጥልን ቤት
ጤና ይስጥልኝ እመቤት።
ሰላም አለን ትናንትና ከእናንተ ጋር እንትን አድርጌ ነበር መጥቼ ከአዳማ ብዬ እሺ
እ ቼኩን ማስዤ በቃ በቴሌግራም contact እናደርጋለን ባር የምታሰራውን banner ም እህም፣ እ ሎጎ እንልክልሃለን ብለውኝ ነበረ።
እሺ
ምንም አልላካችሁልኝም።
ቴሌግራም የኛን ቁጥር ወስደሃል አ- አልሰ- አ- የኔን ወስዳችኋል፣ የ- የእናንተን አልሰጣችሁኝም።
okay እሺ ልንገርህና እሱ ላይ እናወራለን እሺ እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት
አርባ አራት ሰላሳ ሰባት አርባ ሰባት
አርባ አራት ሰላሳ ሰባት አርባ አርባ ሰባት ሰባት።
ቁጥር። አዎ
እሺ ምን ላድርግ? በዚህ contact ላድርጋችሁ በቴሌግራም።
save አድርገውና ቴሌግራም ላይ አውራ ነው።
እሺ እሺ፣ እሺ መልካም ቀን።
አመሰግናለሁ። የእኔ እናት ይቅርታ እሺ እንትን ልጠይቅ እ ምንድነው ጠዋት አሁን በርካታ ማጫወቻ ማ- ማስጀመሪያው በአስር ብር ነው በሀያ ብር ነው ማስጀመሪያው በስንት ብር ነው?
እ አለው እንደፈለክ ነው የምታደርገው። I think ቆይ አንዴ check ላድርግልህ፣ ትጠብቀኛለህ?
እሺ መጀመሪያ ነው። ከዛ በኋላማ ሰውየው ከዛ ከፍ ማድረግ ይችላል።
አዎ አዎ ማስጀመሪያውን ነው።
ከአስር ብር ጀምረህ ትችላለህ ወንድሜ።
እሺ እናት አመሰግናለሁ።
እሺ እሺ መልካም ቀን።
አሜን አሜን።